hello hello hello ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
ብር ወደ account ልኬ ነበር እስካሁን process እያለ እ፣ መግባት አልቻለም እና ፈልጌው ነበር ብሩ ወዴት ነበረ withdraw ያደረኩ?
ወደ account ወደ ሞ- እንትን ወደ ንግድ ባንክ account ወደ ንግድ ባንክ ከሆነ ይቆያል አዎ።
ትንሽ። ዛሬ እሁድ ስለሆነ የባንክ system ኡ እያስቸገረን ነው።
እ፣ የባንኩ system እያስቸገረን ስለሆነ ይዘገያል ትንሽ።
እሺ ሲሞክር በዚህ ቁጥር
hello
በዚህ ቁጥር ነው እንትን ያልኩት።
አዎ እኮ ተረዳሁክ።
እሺ processing ላይ ከሆነ ትንሽ መጠበቅ አለብን ያልኩ። ይቆያል እሺ፣ እየው እስኪ ማየት አይቻልም አሁን ይቻላል። እሺ ልይልሽ፣ አንድ ይጠብቅ። hello ስንት ብር ነበር?
ሶሺ
okay ወደ ተስፋ በርለው አዎ ነው?
አዎ ወደዛ አዎ።
account process አዎ።
እያደረገ ነው።
እሺ በቃ ያለውን እሺ እሺ